ቶማስ ወይ ልከኝ ነው ያንተ አይደለም። ኮምፕሊኬት እ?
ኦርደር ነበር ነው የነገርከኝ። ኦርደር ነበርን ቼክ አድርግ። ልክ አይደለም የነገርከኝ ኦርደር ነበር።
ሰማንያ ስድስት ነው።
ስልሳ አራት ሰማንያ ስድስት ነው።
ሶሪ በአንድሽ መስመር ላይ ጠብቀኝ። ለማንኛውም
እሺ
እሺ ቶማስ ታውቅ ይላሉ መልሰህ ደውል። አስራ ይደቂቃ እሺ እሺ